ሄሎ ሄሎ ጤና ላይ ዘጽዮን ፋርማሲ
አዎ ነው።
ከ ArifPay ነበር ምደውልሎት። ሳምራይ ትባላለች። ከ ArifPay ነበር ምደውልሎት።
ከየት ArifPay
ካርስቤ?
አዎ እሺ
እ ላለፉት ተከታታይ ቀናት POS machine ኣችሁን እየተጠቀማችሁ አይደለም እና ከ POS machine ኡ ጋር በተያያዘ ጉዳይ ያጋጠማችሁ ችግር ካለ ለማወቅ ነበር።
እንትን መውጣት አልቻልኩም እባክሽ፣ ሰው አላገኘውም እና እ account ኡ አልተከፈተም እስካሁን
አሀ
እ አልጀመራችሁም ገና መስራት?
አልጀመርንም መስራት።
እሺ እሺ ደንበኛችን እሺ ናት።
እሺ መልካም ቀን